ድሮ ለማድረግ ፈልጌ እሺ
not sufficient money ምናምን እያለች ነው።
የቤት ቤት ቁጥር አሁን የደወልክበት ነው?
አዎ ዜሮ ዘጠኝ
ዜሮ አዎ ዘጠኝ በ- በዚህ ቁጥር ነው መጨረሻ ሰባ አምስት ነው። አዎ
ማውጣት የምትችለው ሶስት መቶ ሰላሳ ሰባት ብር ብቻ ነው። ሶስት ሺ ሰባት መቶ ሰላሳ አምስት ብሩ non withdrawable ላይ ነው ያለው። ማውጣት እና- አትችልም። ተጫውተህ ነው ማውጣት የምትችለው።
እና የራሴ ብር ነው ማታ withdraw አድርጌ ማታ deposit አድርጌ አልገባልኝም ነበረ። ከዛ አሳውቄ ቴሌግራም ላይ አሁን አስተካከሉ ገ- መጣልኝ። ከዛ አሁን withdraw ማድረግ አልችልም።
አዎ ተ- ተ- መጫ- ተጫውተህ ማውጣት ትችላለህ፣ ግን ዊዝድሮ ማድረግ አትችልም አሁን